hello
hello
hello፣ ጤና ይስጥልኝ ቺፕቺፕ።
ሰላም፣ እንዴት ዋልሽ?
ሰላም።
እ፣ ከትላንት ወዲያ ያዘዝኩት እቃ ነበረኝ። ቅድም የሹፌር ስልክ ብሎ ሰጥቶኝ ነበረ ስምሽ መኖሩን check አድርጊ ብሎኝ እሺ እና እ፣ ሹፌር ደውልሻለሁ ብሎኝ ከዛ በኋላ እያነሳልኝ አይደለም ይመስለኛል። ወይ አልወጣም ወይ ደግሞ ምንም መረጃ ማግኘት አልቻልኩም።
በዚህ ስልክ ነው order ያደረጉት?
አዎ
እሺ አንዴ መስመር ላይ ጠብቁኝ።
እሺ
እሺ ድረ- driver ኡ ጋር ደውዬ check ላድርገውና መልሼ እደውልልሃለሁ።
እሺ እሺ
እሺ